ሄሎ ከዚህ ኧረ ወረድ አውጡብኝ ምን ጉድ ነው
ለምን
በገመድ እኮ ነው እሱ የሚሰሩት በእናትሽ ምንም
ኧረ ምንድን ነው የምትለኝ
ኦርደር አውጡብኝ እኮ ነው ያልኩት ተለብዬ
ኦርደር ነበሩን ንገረኝ እሺ ኦርደር ነበሩን አላየሁትም በእናትሽ ምግብ ላውጣ ልክ እዛ ስደርስ አውጡብኛል
አስወጡብኝ ነው እንዴ የምትለኝ አዎ አዎ ስምህ ማን ነው እንታየው ስንታየው ከየት ነበረ ምግብ ቤቱን ታስታውሳለህ እ እሺ አንዴ ጠብቀኝ ስንታየው እሺ ከፒዛ አትሻገርም ያልክ እሺ
ማርጋሪታ ነይ እንሂድ
ስንታየው አቤት ማንም አላስወጣብህም ከዚህ
እና እንዴት ነው ያወረሩ አለ
ኦርደር ነበሩን ብትነግረኝ ነዋ ወይ ከ- በምግብ አይ፣ ቤት ሰርች ላድርግልህ ጠብቀኝ በምግብ ቤት ማውጣት ትችያለሽ በምግብ ቤት ማውጣት ትችያለሽ እኮ በምግብ ቤቱ ልፈልግልህ ታገሰኝ ነው የምልህ እኔም እኮ ፒዛ አይደል?
እኮ ታገሰኝ ስየው እ እ
እንዲከፍትልኝ ታገሰኝ እሺ እሺ እየጠበኩሽ ነው ወይ ወይ አቤት
ከፒዛት ሸገር መሄድ ነው ያልከኛ ሰከራ ማርጋሪታ ነይ እንሂድ ቦሌ ሸገር መሄድ አዎ አንድ barbecue ነው አንድ barbecue ምግቡ አዎ አዎ ማ- nine inch
እ nine inch
nine inch አይደለ አዎ እሺ ሰመር አንተ ላይ አይደለም ያለው ለማንኛውም ስንታየው ነኝ እኔ ስንታየው ነኝ
ነኝ ስንታየው ነኝ ስንታየው እሺ አት- ስንታየው አንተ ላይ አይደለም ያለው ሰመር ላይ ነው እሺ ሰመረ ላይ ነው
አዎ እኮ ሰመር order አበበ እኮ- የሚባል ሰው ላይ ነው እኮ ያለው order እኮ እኔ ጋር ነበረ ከኔ አውጥቶ ወደ ሰመረ ጋር የከተቱት ለምንድን ነው
ማንም አላስወጣም
አስወጥቶብኝ ነው በእናትሽ ሰላም dispatcher ኡ ማን ነው ስንቴ ጠየቅኳቸው ማ- እ?
dispatcher ኡ ማን ነው ወይኔ ጉዴ ስንታየው የ dispa- የ dispatcher ስም መናገር አልችልም እኔ ለምን ለምን ያወጡብኛል እንዴ በገመድ ነው እኩል ይዛችሁት ምናልባት ወደ እሱ ማንም አላስወጣብህም ስንታየው በእግዚአብሔር ጠየቅኩልህ አላስወጣንም አል ዋይ እ?
አያወጡብኝ ነው በስነ ስርዓት ምንም ማድረግ ስንቴ?
አልችልም ምን ያረ- ምን አደርጋለሁ
ገሊ በላ